ጤና ይስጥልኝ ቢጃ ኢትዮጵያ ብርሃን ነኝ እባክዎ።
ፍሪጅ ተበላሽቶብኝ የምደውላችሁ አስቸኳይ።
እሺ ደንበኛችን ቢጃ ID ዎትን ይንገሩኝ ልመዝግብልዎት።
የምን ቁጥር? የካርድ ሀያ አራት አርባ hello hello፣ ይሰማኛል ደንበኛችን
እ?
መስመር ላይ ኖት?
አዎ ነኝ።
እሺ ጤና ይስጥልኝ ደንበኛችን ይሰማ
በእኔ ምስጋና
እሺ ቢጃ ID ዎትን ይንገሩኝ
ሀያ አራት አርባ
hello ይሰማል ሀያ አራት አርባ